ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
እንትን withdraw አድርጌ ማለት ነው እሺ
ወደ አካውንቴ አልገባልኝ ለቴሌ ብር ከሁሉ ስፖርት ከሁሉ ስፖርት አካውንቴ ቀንሷል እሺ ቴሌግራም ላይ ልከውልናል ምን ቁጥር እሺ ንገሪኝ በምን ላክልሽ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ምኑን ነው የምልክልሽ
የ transaction history ውን ከ transaction ላይ ያልገባሉትን ፎቶ ያነሱና ይልኩልናል ምን አ- ምንም transaction የለውም እኮ cash out እንትን withdraw ነው ያልኩት
እኮ transaction የዝውውር ታሪክ ላይ ሁሉም ዝውውር ይቀመጣል ከዛ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን
አልገባኝም በእናትሽ ይኸውልሽ እ፣ transaction text ም አልደረሰኝ እኮ ነው የምልሽ
በእንግሊዝኛ ነው በአማርኛ ነው የሚጠቀሙት ሁሉ ስፖርት አማ እን- እንግሊዝኛ ነው የምጠቀመው transaction history የሚለው ውስጥ ይግቡና ባንክ okay፣ transaction ውስጥ ኢንተርኔት- ሲገቡ ያልገባሉት አለ
okay እሺ እሺ እሺ ከዛ ቴሌግራም ይልላክ በዚህ አይደል አዎ እሺ እሺ አንጠቀማለሁ